ብሩን አመለሹ።
ሄሎ ሄሎ፣ ጤና ይስጥልኝ። ከብስ ቤት ነው የምደውልልህ።
እሺ እንትኑ ስምንት መቶ ተመልሷል። እሺ check አ- እንድታደርገው አምስት መቶ ይመለ- አም- አምሳ ብር ይመለሳል። ይሄ እሺ።
እንትን እንድትለው ብዬ ነው።
በቃ እሺ እሺ እሺ፣ እሺ